ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው።
እሺ እንትን betting እንትን ብዬ ነበረ በ- በልቼ ነበረ እሺ
እና ወደ ቴሌብር ስልከው መሀል ላይ ቀረ መሰለኝ።
እሺ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና ገብቷል በቴሌግራም ይላኩልን።
successful ይላል።
እሱን ፎቶ ቁጥር አንስተው የለውም ግን።
በቴሌግራም ይላኩልን።
በምን ቴሌግራም ቁጥር የያዙ
ቁጥር በቴሌግራም እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ሰባ ስምንት ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት successful የሚለውን ብቻ ነው የምልከው። አ? ቁጥር የለውም በአጠቃላይ ብዬ እዛ ላይ ያለውን ነው። transaction ኑንም ይላኩ።
ነው። እሺ እሺ እሺ